ሄሎ ጤና ይስጥልኝ ገበሬ
አዎ አዎ
እሺ ደውልበት ሀያ ሰባት ሀምሳ ሰባት order አልተቀበላችሁ ወይ ይቆራርጣል። ሄሎ እሺ order number ሀያ ስምንት ሄሎ አይሰማም ይቆረጣል። ይቅርታ
እሺ እ በ order number ሰማንያ ስምንት ሀያ ሰባት ሀምሳ ሰባት order አልተቀበላችሁ
አልተደወለም። እንትኑ ገብቷል፣ ኦንላይን ገብቷል፣ ግን ደውሎ ማለት ነው።
እሺ እሺ
እሺ ኦፕሬተር ጋር check ታደርግልኛለሽ? እንትን ሳይደውሉ ስለማንሰራው ነው።
እሺ እሺ እሺ
እያዘዝኩ አይደለም። እሺ አዎ አዎ ገብቶኛል እኔም
እሺ እሺ